hello ጤና ይስጥልኝ ስል message ኡን ቴሌግራም ላይ ልክ ልክ ያለው
እሺ ሪፖርት አርግች ያለው check አርግ deposit ነው
እ?
deposit አድርገህ ነው አዎ deposit አርግቼ ትላንት ዘጠና አምስት ብር በቻፓ ነው አይደለ እ?
በቻፓ ነው
በምን በቻፓ በቻፓ
ቻፓ ምንድን ነው አላውቅም ግን አዎ deposit ወይም withdraw ሲጠቀሙ ወይ በቻፓ ነው ወይ ሳንቲም በሳንቲም Pay ነው በቻፓ ነው መሰለኝ አዎ በቻፓ ከሆነ የቻፓ ቻፓ system ትንሽ fail ስላደረገ ነው እሺ ለዛ ነው አሳውቀናቸዋል እ፣ ቻፓ ውስጥ ሲያስተካክሉ ይገባልሃል እሺ
እሺ ሌላ ሌላ ያልገባ አለ ሶስት መቶ መሰለኝ ይልኝ በእናትሽ አዎ ላክልኝ ያልገባልህ ካለ message ኡን ላክልኝ ለቻፓዎች አሳውቅልሃለሁ አንቺ እነሱ check አድርገው ካልገባ ያስገቡልሃል ያ- ያልገባ ያልገባ ገንዘብ እኛ ንግ-
አንተ ነህ አንተ check አድርግና message ኡ ስለሚያስፈልግ ነው እሺ በእኛ side የሚስተካከል ስላልሆነ ነው አንተ message ኡ ስትልክልኝ ለቻፓ አሳውቅልሃለሁ እነሱ ካልገባልህ ያስገቡልሃል እሺ